ራስሽ ያገኘሻት ቤቲ ነሽ ትላለች። ሄሎ ሄሎ፣ ሰላም ጤና ይስጥልን። ዘምዘም ከቺፕቺፕ ነበረ የምንደውሉት ኬክ ከቺፕቺፕ
እ እሺ እኔ እናት ድራይቨራችን ቁሙ ስልክ አላነሱለትም እና ባኮትን ያንሱና አይተሞትን ይረከቡ።
እሺ እሺ እሺ እሺ